ልበላት
ሄሎ ፍቅር
ፍቅር ጠረባን ደረስኩ።
እንዴት ነሽ?
በጠረባን ደረስኩ።
እየሰማሁት ነው።
ሰማንያ ዘጠኝ ዘጠና ፍቅር አውጣ ሰማንያ ዘጠኝ ዘጠና አራት አዎ፣ ሰማንያ ዘጠኝ ዘጠና አራት እሺ እሺ እ ለእንትና ሲኒማ ነበር ጣለኝ
ለባምላክ እንዲገባ ነበር እሱ ወደዛ እየሄደ ነው እና ማን ነው ስምህ?
ሚካኤል
ሚኪ ነግሬ ካለው አለ ከዚህ በፊት አሳይን አናደርግም ብዬ
መሽቷል እኮ ትተናል እሱ።
ትተናል እኮ።
አላልኩህም? እሺ ለእንትን ልንገርልህ፣ እሺ ለዲስፓች ላናግርልክና እ- እሺ።
በአምላኩ የአባት ስም ማን ነው?
ስሳ ስሳ ነው መሰለ በአምላኩ መሰለ።
አ
እሺ dispatch አናግሬ ነው። እሺ እንትን እምልልህ ኧረ አንዴ ፍቅር ጠብቀኝ፣ በእናትሽ፣ እንዳትዘጋው ስሳ እንግዲህ።
መስመር ላይ እሺ።
መስመር ላይ ጠብቀኝ። እሺ ጠብቀኝ እንዳትዘጋው።
እሺ እሺ።
አመለጠኝ። ከቦሌ ብረት ገና አንተ እኮ አንድ ሰዓት እኮ ያሉት ገባ ገባ ገባ ወሎ ሰፈር ወሎ ሰፈር በቴላቪ የሆነ ቤት ታመለጥ ሰሚራስ ወሎ ሰፈር ገባ ተከርክሯል።
ታነብ
ሄሎ ሚኪ፣ አቤት ፍቅር በአምላኩ ግን አለ አጠገብህ ይሰራዋል።
አ- አ- አለ ፍቅር በቃ እሺ ላገናኝህ?
ይሰራል።
እሺ ፍቅር እሺ።
ቢን ይደረግ በዛው
አመሰግናለሁ። ሄሎ አንድ ይፈልግ እሺ ሚኪ ሄሎ።
እሺ። ወይ ፍቅርዬ ወይ ዮሐንስ ነኝ ዮሐንስ ነኝ
ዮሐንስ እሺ እ ዘጠና አስራ ሁለት
ዘጠና አስራ ሁለት ምንድን ነው?
እ ፒን ፒን ሆኖ ላስላኪኝ እሺ እሺ አስተካክላለሁ።
እሺ እሺ ስዊት እሺ አትሽ